لا
Hello?
La Bien.
amenaza.
ما في مين Hello?
والله في مش موجودة ولا Hello, hello.
موجودة أول ጤና رأي ይስጥልኝ ሀሚድ ነኝ ምን ልርዳህ?
لكي لكي Best bet, no?
አዎ ቤስት ቤት ነው።
Uh, I want to register my phone number to be.
ምን አልከኝ? ድምፅ ትንሽ ድምፅ ትንሽ ከጀርባ የሆነ ድምፅ አለ አይሰማ።
አይ እ፣ ለአዲስ ለምዝገባ ፈልጌ ነው።
أول رأي بجري شركتي شاب يبقى قاعدين ለመመዝገብ?
በዚህ አይደለም ቁጥሩ? በሌላ ቁጥር ነው።
እሺ ምን ታደርጋለህ? ለምሳሌ ቤስት ቤት ዶት ቤት ዌብሳይት አለ እዛ ላይ ትገባለህ። ቤስት ቤት ዶት ቤት ብለህ ማለት ነው። በየትኛውም ብራ- ብራውዘር ገብተህ ከዛ በኋላ ሬጅስተር እንትን ትመጣልሃለች። ሬጅስተር እና ሎጊን የሚል አለ። ሬጅስተር የሚለውን ትነካለህ።
مال انجينير ቤስት ቤት ዶት ቤት አዎ ዶት ቤት ከዛ ሬጅስተር ትገባለህ።
ከዛ ያው አዲሱን ሬጅስተር ይደረጋል ማለት ነው።
አዎ፣ አዎ። እዛው ላይ ኢንስትራክሽኑ አለልህ። እዛው ላይ እየ- እያየኸው ፓስወርድ ስትሞላ እንዴት መሙላት እንዳለብህ እዛው ላይ ያሳይሃል።
شيني اسمه كانر كذون نغنى عارف يكنون جي Thank you.
خلاص